ዘላባፍር
hello hello፣ ጤና ይስጥልኝ።
አቤት።
ሳሚራ ከችፕችፕ ነው የደወልኩሎት።
እሺ
order አድርገው እኔ አላዘዝኩም ብለው ነበር እና እ ማን ነበር order ያደረገው ያውቃሉ እንዴ?
እ ደውለንላቸዋል እንትን ይላሉ።
okay ሰ- አላወ- driver ኡ ስልክ አላገኘ መሰለኝ ያዘዘችዋል።
አይ አዝዘናል። አሁን እንትን ነግረናታል። ስልኳን እንትን ብለን ይሰጡኛል እኔ እሺ።
ለደውላት ምናልባት ካወቁ እሺ ስልኳን።
እሺ እሺ። ቆይ ሌላ text አደርግልሃለሁ። በቃ okay እሺ፣ በዚህ text አያስደርግም ይነግሩኛል። አንዴ ከተመቹት ቆይ እሺ።
እሺ ይቅርታ።